ጤና ይስጥልኝ የዶቭ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ፓስፖርት ቀኑ አልፎብን ነበር ለማሳደስ የት ነው የምንሄደው?
አንዴ መስመር ላይ ጠብቁን። ደንበኛችን ላጣራት ደንበኛችን መስመር ላይ ኖት?
አዎ
አጭር ቁጥር እሰጦታለሁ። እዛ ደውለው ይጠይቃሉ።
እሺ
ወረቀትና እስክሪብቶ ከያዙ ልንገሩት። ሰማንያ አንድ አይ ሰማንያ አንድ ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት አዎ እዚህ ላይ ደውለው ይጠይቁ።
እሺ እሺ
ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ